አቤት።
Hello፣ ጤና ይስጥልኝ።
እግዚአብሔር ይመስገን።
ከ Flintstone ነበር የደወልኩሎት።
ኬት?
ከ Flintstone Homes።
እሺ፣ ሰላም ነው?
አለን እግዚአብሔር።
እንመጣለን። ትናንት ደውለህ ነበር አይደል?
አዎ፣ አዎ።
እንመጣለን።
እ፣ ዛሬ ይመጣሉ።
እ፣ ዛሬ ሰዓት ከበቃኝ፣ ካልሆነ ግን ነገ ጠዋት እመጣለሁ። ቅዳሜ።
እሺ፣ እሺ።
አዎ፣ እመጣለሁ። እሺ